ሄሎ የኔ መቤት ሄሎ ሄሎ እ ጤና ይስጥልኝ የኔ መቤት በባለፈው ደውዬ ትናንት ወዲያ በሀያ አራት ሰዓት ይደወልልሻል ተብዬ አልተደወለልኝም እና እ አዎ በሀያ አራት ሰዓት ይደወልልሻል ተብዬ ነበር አልተደወለልኝም እ እሺ ኤልሳቤጥ ኤልሳቤጥ አ ማሞ ከአዳማ እሺ የህግ ባለሙያው አይደውልልኝም እኮ ይደውልልሻል። ጠይቃቸውና እሺ ወደ እነሱ ሄዶ ይደውልልሻል።
እሺ እሺ እሺ